ጤና ይስጥልኝ እባክዎ ምን ልርዱ?
በቴሌ ብር ወደ ሁሉ ስፖርት አምሳ ብር አስተላለፍ ትላንት እሺ አልገባልኝም።
እሺ ስንት ሀምሳ ብር ያ ከቴሌ ብር ወደ ሁሉ ስፖርት ያ እሺ ስሞትም አልበል ደንበኛት
አህመድ
አህመድ እሺ በዚህ ስልክ ቁጥር ነው ቴሌ ብር አ የሚጠቀሙት አ
ምናምን ደንበኛች በዚህ ነው
ሄል- ይሰማል
ይሰማል። በዚህ ስልክ ነው ቴሌ ብር በዚህ ስልክ ነው የሚጠቀሙት አ
እሺ ደንበኛችን እ ከቴሌ ብር ወደ ሁሉ ስፖርት እ እንዳስተላለፉ የሚያሳይ መልእክት ደርሶታል አይደለ?
አ እሱን እ screenshot አድርገው አሁን በምነግረው ስልክ ቁጥር ቴሌግራም ላይ ይልኩልናል።
እሺ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እ አስራ ሶስት ዜሮ አንድ ሀምሳ አምስት አስራ ሶስት እ
አስራ መጨረሻው?
ሶስት ዜሮ አንድ እ ዜሮ አንድ ሀምሳ አምስት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት አይ ዜሮ ዘጠኝ አስራ- ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ስሞትንና ስልኮትን ከታች ጽፈው ላኩልን።
በ- በዚህ ልላክ ቴሌግራም አዎ በዚህ ቴሌግራም ስሞትና ስልኮትን ጽፈው ከታች screenshot ይላኩልን።
እሺ እሺ፣ ሌላ ምረዳዎት ነገር አለ?
የለም እሺ